ጤና ይስጥልኝ።
Hello
እንትን ነበር አዲስ register አደረኩ አዲስ ነበር እሺ
እና bet ያደረኩትን ትኬቱን ኦንላይን ለማየት ፈልጌ ትንሽ ከበድ አለኝ እና እሱን ለማወቅ ነበር።
more የሚለው ውስጥ bet history የሚል አለ።
more የሚለው ውስጥ bet history
bet history ም okay። እሺ more የሚለው ምን ላይ ነው ያለ?
እዛ website ኡ ላይ home ኡ ላይ ከታች ተጨማሪ ማለት ነው።
Okay ታች መጨረሻ ላይ አዎ እሺ thank you